ጤና ይስጥልኝ ቤተሰብ ዲቦራ ነኝ። እባክዎ ምን ልርዳው?
አብሬትን እንትን ማታ ላይ ተጫወች እ withdraw ብዬ ማታ ጋር እሺ
እና ሁለት ሁለት ሺህ ብር withdraw withdraw ብዬ አልገባልኝም።
እሺ ትላንት ማታ ነው።
አዎ ማታ እና voucher ጋር ሳየው confirm confirm ነው የሚል okay እሺ። በዚህ በዚህ ቁጥር ነው የቤስት ቤት account የተከፈተው?
አዎ እሺ ትንሽ ጠብቁኝ መስመር ላይ እሺ
ሁለቱም ነው ያልገባው እንዴ?
አዎ ሁለቱም የመጀመሪያው ደውዬላት ገብቶልሃል አስተካክዬልሃለሁ አለችኝ ገባ። ሁለቱም ግን አልገባም።
ወደ ቴሌ ብር ነው አይደል የላከው?
አዎ እሺ በቃ አንኮንፊርም ይደረግልሃል ይገባል። እሺ እሺ አመሰግናለሁ።
እሺ እኔም አመሰግናለሁ። መልካም ቀን